ልክ ነው። በመሰለኝ
hello አቤት
cashier ንገርሽ አንዴ ምን አልከኝ?
cashier code ንገርሽ አንዴ እሺ ንገረኝ ንገረኝ።
አስራ ሶስት እም?
አስራ ሶስት እህ ሀያ ሁለት እህ ሰባ ዘጠኝ
እህ ሀምሳ ስምንት
እሺ ገና የዛሬ ጨዋታ አሉበት። እሺ
እ ገና የዛሬ ጨዋታ አለበት።
አዎ ታርማል ሌላ ብርቼ እልሃለሁ። አዎ ኦኬ ስንት ጌም ሶስት ጌም ስንት ሶስት ሶስት ነው አራት ሶስት ሶስት አራ- ሶስት ነው አዎ አዎ
ኦ፣ ቦዶ ብራስፖር የሚለው አልታረመ እም እም
እሺ እሺ በቃ እሺ ታንኪ እሺ አባቴ መልካም ቀን።
ላንቺ ሚኒና እሺ አሜን።